ሄሎ ሄሎ ብሩክ ስማኝ፣ ቅድም ፈርመ የፈረምከውን order አውጥተህ ጎጆ ኮፊ ማስቀመጥ ትችላለህ እንዴ?
አሁን ሌላ order ይዣለሁ።
ማውጣት አትችልም?
ማ- እንዴት ማለት
አው- ታወጣውና ከቻኖሌ ማለት ነው እዛው ለቡ ጎጆ ኮፊ አለ አይደለ?
አላ እ- ጎጆ ኮፊ ታስቀምጧለህ ማለት ነው።
እ፣ እሺ ቆይ የሆነ አንድ ኦርደር አለ እሱን ጨርሰውና አውጣዋለሁ።
እሺ እሺ